ያው አላውቅም፣ እንደዛ ነው ያለኝ። እናትየዋን አለ hello hello፣ ሰላም እንዴት ዋል?
ሰላም አለው። እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። ከ STEM for Kids ነበር ምደውልልሽ።
ከየት?
STEM for Kids አስታውሱ፣ ከዚህ በፊት ደውልልሽ ነበረ እና ያው ሙሉ መረጃውን ሰጥቼሽ መልሼ እደውልልሻለሁ።